ጤና ይስጥልኝ።
Hello።
አዲስ ኮፊ ነው አዎ ነው ምን ነበር
ከደንበል branch
ደንበል branch እሺ
ከ ArifPay ነው የምደውልሎት። ደንበኛችን ረድኤት ይባላለሁ። የእርሱን ስም ማን ልበል።
እኔ ብርሃኑ
እሺ ደንበኛችን በ POS ኡ ምንም አይነት transaction ያሳየን ስላልነበር ነው የደወልነው። ምናልባት ያጋጠማችሁ ችግር ካለ ለመጠየቅ ነበር።
የትኛው POS ነው
ArifPay POS ArifPay የት ያለው ነው ደንበል ያለው ኦሎምፒያ ጋር ያለው ደንበል። አዎ
እ፣ ምንም transaction እንትን እያለ አይደለም እስቲ check አላረኳቸው ማሽኑ እዛው አለ
እሺ ምናልባት የ cashier ኦቹን ስልክ ቢሰጡን እ፣ እሺ ቆይ የድርጅ- ደግሞ የድርጅቱም ስልክ የላቸውም እነሱ እዛ ሰውን ልደውልሽ አሁን እዛ አይደለሁም በዚህ ስለሆነ ይቻላል።
ትችላለሁ
ይቻላል። ዘጠና ሶስት ዘጠና አምስት ላይ ደውሎ ያሳውቁን።
እሺ እሺ
እሺ እናመሰግናለን። መልካም ቀን ይሆንልዎት።
እሺ መልካም ቀን እሺ